አሁን የቀሩ ምንድን ነው ታዲያ?
ሄሎ ሄሎ ወይ ሰላም፣ ከችፕችፕ ነበር የምደውልልዎት።
ከየት?
ከችፕችፕ ነው የምደውልልዎት።
እሺ
እ ይቅርታ ከዚህ በፊት order አድርገው ነበር አይደል? ስኳር ቲማቲም፣ ድንችና
አዎ ቆየው ግን
okay፣ አልመጣልዎትም ሁሉም?
አ ልጆች ከእናንተ ጋር ፕሮሞቲቭ ምን ይሁን ሴል ሲሆኑ ምናምን አናግረውን እህ የሆነ ቅድሚያ ክፍያ ምናምን የሚል አይነት ነገር እንደ በዛ አይነት አንሄድም ምናምን ብለን ቆይ እስቲ ብለው የሚመለከተውን አካል ደውለው ምናምን ለመጠየቅ ሞከሩ። በመሀልም ደግሞ ሁለት ቀን ሶስት ቀን ቆይተው ደግሞ መጣለሁ ያለኝ አልመጣለኝም። ያ ሁሉ ሲሆን ግን እኔ ለ- ሌላ ቀን እንደሞ ኦርደር እንደማደርገው ሌላ ቦታ እየገዛውኝ ነው። ኖርማሊ ገበያ ለሚሸጡት የለም ጨርቆስ ምናምን እንጂ አጠቃላይ አልመጣልዎትም።
እንዲህ order አድርጌ እነዚህ discount ምናምን deliver እናደርጋለን የሚል አወሩ እንጂ መጣልኝ ነገር የለም።
እሺ ይቅርታ